ጤና ይስጥልን ማሪብ አባ።
ሰላም ጤና ይስጥልኝ።
አብሮ ይስጥልን አባት።
ቪትስ ይኖራችኋል እንዴ?
ቪትስ አለን።
ሁለት ሽንት
ሁለት ስንት ነው የፈለጉት?
አ- አ- አራት አምስት
ሁለት ሺህ አራት እ?
ሁለት ሺህ አራት ሞዴል ነው የፈለጉት?
አ- ኤ- አ- የቱ ጋር ነው ቦታችሁ?
እኛ ፓስተርና መስቀል ፍ- እ፣ መስቀል flower እንገኛለን። ለቪትስ ከሆነ የሚፈልጉት እዛኛው እኮ ብራንቻችን
ምኑ ጋር ነው ካለ መስቀል ፍራው ምኑ ጋር ምስራቅ ወር ስጋ ቤትን ያውቁታል?
እ? እ?
ምስራቅ በር ስጋ ቤትን ያውቁታል? አባት ምስራቅ ምስራቅ ወርቅ
ምስራቅ በር ስጋ ቤት
ምስራቅ በር ስጋ ቤት የቱ ጋር ነው ታውቀዋለህ? ምስራቅ በር ስጋ ቤት አና አላወቅነውማ።
ወ- ወ- የ- የት- ናትራ ሆቴልንስ?
ናዝራ ሆቴል አ እናውቀዋለን። ናዝራ ሆቴል እሺ ናትራ ሆቴልን ትንሽ ሲሄዱ ዩተርን አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚል አለ። በአፍሮሊንክስ ሞተር ትክክል ሲገቡ ማዲባባ ሬክላማችን
አፖሊስ አፖሊስ ሞተር
አፍሮሊንክስ ሞተር የሚል አለ። በአፍሮሊንክስ ሞተር ትክክል ሲገቡ ማዲባባ እንገኛለን።
እሺ በፖሊስ ሞተር